Ja. Hello
አቤት አቤት።
ፍሌክስ ነው መምሰል የደወልሽ? ምን ልርዳዎት?
አዎ የሆነ ስለ ብድር አገልግሎት ምናምን ስለ ሬዲዮ ሰምቼ ነው።
ብድር አገልግሎት እ ብድር አገልግሎት ነው ያሉኝ?
አዎ ተሳስተዋል። ይሄ ብድር አገልግሎት አይደለም።
እ
ተሳስተዋል። ይሄ የብድር አገልግሎት አይደለም።
እ